good morning ካፒታል ፋይናንስ እስኪ
ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
እንዴት ነች?
እግዚአብሔር ይመስገን።
አለሁኝ። ሞሮኮ አላችሁ አይደለም?
አሀ
እ፣ ቦታ ይኖርሻል? ሰባት ሰዓት ላይ ለሁለት ሰው
ለሁለት ሰው እም፣
ሰባትም ስምንት ሰዓት ላይ ይችላል።
ይሁን ጥሩ ነው። እ፣ ስምንት ሰዓት እሺ። I think ስምንት ይረፍዳል መሰለኝ።
ስምንት ሰዓት ወይ ሰባት ተኩል እሺ ጥሩ ሰባት ተኩል ጥሩ እሺ።
ማን ብዬለህ ቃል ኪዳን price ምናምን ትነግሪኛለሽ?
እህ እህ ዋጋችሁን ትነግሪኛለሽ?
ከሁለት ሺህ ሰባ ብር ጀምሮ አለ።
አ okay፣ መነሻው ነው።
አዎ መነሻው ሁለት ሺህ ሰባ እስከ ሶስት ሺህ ስድስት መቶ ሰማንያ ጥሩ እሺ። ያጅልኝና እደውላለሁ።
ቃል ኪ- ለያዘ አዎ እደውልልሻለሁ።
እኮ ይያዝ አይደል?
አዎ አዎ።
እሺ ማም ቃል ኪዳን ነው ያለኛል። ስልኮትን ይስጡኝ።
እሺ አስራ አንድ አስራ አንድ
ሰማንያ አንድ ሰማንያ አንድ ሰላሳ ስምንት
ሰላሳ ስምንት ሀምሳ አምስት ሀምሳ አምስት እሺ እሺ ሀምሳ ስምንት